ጤና ይስጥልኝ ጉዳዩን ልውል እባላለሁ።
እንደምን አደሩ?
እንደምን አደሩ?
ጀነሮስ ቤት እንኳን አደረሷት።
እንኳን አብሮ አደረሰን። ምን ልታዘዝ?
ስለ አማርኛና እንግሊዝኛ ነው።
ይቅርታ ሄሎ
ሄሎ ሄሎ፣ ይሰማል?
ይህ ቋንቋ ችግሩ
የቋንቋ በምንድን ነው?
በአማርኛ አ በአማርኛ ነው የምናወራው።
አዎ እሺ ሄሎ
እ ምን ልታዘዝ?
አይ ምን ምን ልታዘዝ? ደውለው ስለነበረ ምን ላግዞት?
ይቀይሩልኝ ነው እኮ ይቀይሩልኝ ነው።
አዎ።
ምን ባለሙያ አማርኛ አታ አይችሉም?
ስልኩ የኔ ስላልሆነ ማለት ነው።
ላስተላልፎት። ሄሎ ሄሎ
በሌላ ስልክ ወይ ደውልሎት።
እሺ እስተካክላለሁ፣ ጓደኛ ስላገኘሁ።
እሺ ስልኩን ልቀበል።
በቃ ገና ዋልሆነ
ሰላም ዋሉ። እሺ መልካም ቀን።